Hello
Hello ጤና ይስጥልኝ።
ጥልኝ ቢስትሪስ
አዎ እንትን ያገ አልታረመልኝም ነበር የትናንት ጨዋታ እህ የትናንት ጨዋታ አንድ አልታረመልኝም ነበር።
እሺ ትኬት ID ዋን ላክልንና ቴሌግራም ላይ check እናድርግልን።
ትኬት ID የትኛው ነው?
እቺ ትኬት ከምትለዋ ጎን ያለችዋ እ፣ ፊደልና ቁጥር አለ አይደለ?
አዎ እሱን ላክልንና check እናድርግላለን።
በቴሌግራም ነው ጨዋታ የምትልከው?
አዎ፣ ሁሉም ጨዋታ አልቋል አይደለ?
ሁሉ ጨዋታ አልቋል። አዎ አግኝቻለሁ። ጨዋታው ራሱ ግን አንድ አጥቻለሁ። ቦነሱ ስላልሰጠ ነው።
እሺ እሺ፣ በቃ ላክልንና ቦነሱ- ቴሌግራም ላይ እ።
እስከ ስንት ብር ከሆነ ነው ቦነሱ ያገኘው?
እሺ ቦነሱ total odd ኡ loss ላደረገበት እ፣ ስታካፍለው ከሀያ በላይ ከሆነ ቦነስ አለው።
ሀያ በላይ አዎ።
አሁን odd ሰላሳ ነው የሚለው የቆረጥኩት ደግሞ በአስራ አምስት ብር ነው። ታውቂያለሽ ቦነስ አገኛለሁ ማለት ነው።
ይኸውልህ total odd አለች አይደለ?
አ ከዛ እሷን loss ላደረገበት odd ስታካፍለው ከሀያ አዎ።
በላይ ከሆነ odd አለ ቦነስ አለው።
አ
እሺ check አድርግና እንዲህ check እሺ፣ እሺ።
እንዲደረግልህ ከፈለክ ላክልን ቴሌግራም ላይ።
እሺ እሺ እናመሰግናለን።